ጤና ይስጥልን። እሺ
ሰላም ነው አለን ሰላም ነው።
ዳዊት አሶሳ
እሺ እሺ ስፖርት ላይ password መቀየር አንችልም እንደ ራሳችን የ cashier
he- hello ቆየኝ። እሺ አንዴ መስመር ላይ ይቅርታ hello አቤት አዎ ትችላላችሁ።
የቱ ጋ ነው እስቲ ትነግረኛለህ?
እሺ እንትን ቪዲዮ ላክሉት።
የ password ኡን ብቻ ቴሌግራም?
ላክልኝ።
አዎ
ዳዊት አሶሳ የሚለው ላይ ላክልኝ። አሁን እሺ እሺ